ሄሎ ሄሎ ሰላም ሰላም ነው?
ሰላም አለ?
አ ቅድም ደውዬ ነበርና እሺ የሆነ ብር አስገብቼ ነበር ከ ከቤስትቤት ወደ ቴሌግራም ቴሌብር።
ቴሌብር እሺ አንድ ተልኮልሃል ሳንቲም ላይ አይደለ
አዎ እሺ ሳንቲሞች እስኪመልሱልን እየጠበቅን ነው እሺ
አ እስ- እነሱ እየጠበቋል።
አዎ
እሺ በቃ እሺ አባቴ መልካም ቀን ይ- ይገባል አይደል?
አዎ ይገባል ልከንላቸዋል ያስገቡላቸው እሺ እሺ
ተግና